ጤና ክሊኒክ የሴበር መርጃ ማዕከል በኩት የምንጥሩት
አብሮች ጥሩ ነው። አባ መረጃውን ታቀበለኛችሁ ነው
የምን መረጃ ነው የፈለጉት?
የሜዲስቶፕ ግርዛት የጣሉት
እሱን ሐኪም ቤት ሄደው መጠየቁ።
ኦኬ። በእነዚህ መጠየቅ አልችልም።
ይሄ የበረራ መረጃ ማዕከል ነው።
እ?
የበረራ መረጃ ነው የምንሰጠው እንጂ የሕክምና አይደለም።
ወይኔ በጣም ይቅርታ፣ የሜዲስቶፕ መስሎኝ ነው። እሺ፣ በእውነት አይደለም፣ አይደለም። አንቺ እሺ።
ጤ-